ሄሎ
ሄሎ አቤት።
ጤና ይስጥልኝ። Ethio Chicken አዎ Ethio Chicken
ባለፈው ተደውሎልኝ ቀጠሮ አስተላልፌ ነበርና ሰኞ ተብዬ ነበረ። ዛሬ ለዶክተሩ ስደውል እዛ ነው የምትደውል የምትደውል ብሎኝ
ምን ነበር ያልከኝ?
ባለፈው ደውዬ ይመጣል ከተባልኩ በኋላ ቀጠሮውን አስተላልፌ ነበረ።
እሺ
አሁን መቀበል ይችላለሁ። እኔ ዶክተር አብደታ connect የሚያደርግ መስሎኝ ነበረ። እሱ ጋር ስደውል እዛ ነው የምደውል ብሎ ነው የደወልኩላቸው እና order ለማስቀየር ነው።
አይ አስቀይሬ ነበረ። አሁን መቀበል ይችላሉ ለማለት ነው።
እህ፣ እሺ።
ባለፈው አርብ ነበረ ይመጣል የተባለ አርብ ወደ ሰኞ አስቀይሬ ነበረ።
እህ፣
እዛ ነው የምትደውለው። ደውልና አስታውስ ስላለኝ ነው አሁን መቀበል ይችላለሁ ለማለት ነው። እናንተ order ባደረጋችሁበት ቀን
ምንድን ነው አሁን ማን ነው ዶክተር ዶክተር ማን ነው እሱ?
አብደታ ነው።
ምንድን ነው እሱ ነው ready መሆንን ዝግጁ መሆንን ማረጋገጥ የሚችለው እና እ፣ ምናልባት እ፣ እሺ ለሱ ደውዬለት እህ እስ- እነሱ ጋር ነው የምትደውለው። በቃ እኔ connect ስላደረኩ እነሱ ጋር ደውላለኝ እኮ ደውያለ ደውዬለት ነበር ዛሬ ራሱ።
አብደታ ነው አብደታ ነው አይደለ?
አዎ ቡራዩ አብደታ እሺ፣ እሺ ስምህን ንገረኝ እስቲ።
ጌታውን ጌታውን ማ በዳዳ።
በዳዳ። እሺ፣ እሺ፣ እሺ እሺ አመሰግናለሁ።
እደውልልሃለሁ። እሺ እሺ